hello አቤት ሰላም ነው እግዚአብሔር ይመስገን።
አለን። ተደውሎ ነበር።
አዎ ደውዬ ነበር።
አዎ ምን ልርዳሽ?
እንትን ዋይፋዩ የመድኃኒዓለም ቀን መጣ ጠፍቶ እንደቆየ
ተሳስተሻል እና ተሳስተሻል።
እ ቁጥር ተሳስተሻል።
አልተሳሳትኩም። እንዴት ተሳሳታለሁ?
አይ አሁን እንኳን ነግሬያት ነበር አይደል እንዴ? አዎ የፍሮይድ ነው ብላኝ፣ አዎ ብያታለሁ እኮ።
አይ ቅርታ ተሳስተሻል። ይሄ ሌላ መስመር ቁጥር ነው። ስንት ብለሽ ነው የደወልሽው?
ወይ ጉድ! እ ስንት ብለሽ ነው የደወልሽው?
ሰማንያ ስምንት ስንት ነው? በእናንተ ነው መሰጅ የሚመጣልኝ ነው የላኩ የደወልኩት።
አዎ ተሳስተሻል። ይሄ ሌላ መስመር ነው።
የት ነው ይሄ? አባ ሁሌ እኮ በዚህ ክፈይ እንደዚህ እየተባልኩ ነው የምደወልልኝ በዚህ ስልክ ቁጥር
አዎ ግን ተሳስተሻል። ሌላ ሞክሪ እስኪ።
እኮ ወዴት ልሞክር? ሌላ ካላችሁ ስጠኛ፣ ከእናንተ ውጭ ካለ አይ ይሄ ሌላ ሌላ company ነው። ይሄ ሌላ company ነው።
እ
ይሄ ሌላ company ነው።
የምን company አባ?
ይሄ የመኪና ማምረቻ ድርጅት ነው።
ኧረ ጉድ! እሺ
እሺ ናት።
እ